ጤና ይስጥልኝ Best Bet
እንዴት ዋልሽ?
እግዚአብሔር ይመስገን። እንዴት ዋልክ?
website ኣችሁ አይሰራም። ደጋግሜ ቴሌግራም ላይ ልኬላቸው ለእናንተ customer support team በዚህ ደውል አሉ።
website ኡ ምንድን ነው የሚለው?
በቃ አይሰራም። በ Mozilla ሞከርኩት፣ በ Chrome ሞከርኩት፣ screenshot አድርጌ ልኬላችኋለሁ እና ማን ልበል ቴሌግራም ላይ ስምህን?
ቴሌግራም ላይ username ነው ያለኝ። አሁን ልኬ ነበር።
username ኡ ምንድን ነው? ስም የለውም?
power house power house power house
power house። የ connection ችግር እኮ ነው።
አይደለም ሞከርኩት እኮ ሌሎች እሺ፣ አንዴ- ይሰራሉ። የእናንተ አዎ።
ብቻ
እስኪ ቆይ አንዴ ጠብቀኝ።
እሺ።
ሄሎ እ አይ ሰላም ነው አሉ አሉ እንዴት ነህ
አለ አለን አይቼ እላለሁ
እሺ እና ኮ- ኮኔክሽን ነው እሺ አባ
ነው ብለሽ ነው ሌሎቹ ይሰራሉ።
አዎ፣ እንጂ ቤቲካ ምናምን የእናንተ ሲስተም- አዎ፣ እንዳለ ሲስተሙ እየሰራ ነው አሁን የሌ- የ- ያንተ ብቻ ነው እንጂ ከሌ- ሌላ ሰውም እንደዚህ አይነት እ, ችግር ቢኖርበት ሲስተሙ ነው እንላለን ወንድሜ ስለዚህ ኮኔክሽን ነው የምትይኝ?
አዎ ኮኔክሽን ነው እና የላኩልህን link ደግሞ ተጠቀም link አዎ፣ ልክ እሱ- ይላለሁ እኮ forward link አደረኩልሽ።
ልኬልሃለሁ።
እሱንማ forward አደረኩልሽ አላየሽውም? እሱን screenshot አድርጌ ልኬልሻለሁ። ከፍት እሱን ስከፍት እስኪ ወይ አዎ።
ድጋሚ አሁን እንልክላለን እሺ በቃ እሺ፣ ይመችሽ።
እሺ አባ እሺ እሺ